ጤና ይስጥልኝ አጤ አመት።
እንዴት ነህ? ሰላም አደርክ? እንዴት አለን? እግዚአብሔር ይመስገን።
አማን እንዴት ነህ?
አለን።
እንዴት ነህ? ዳንኤል ነኝ። አማን ነኝ።
ዳንኤል ዳንኤል መቀሌ ኤፍኤች መቀሌ። እንዴት ነህ ዳንኤ?
እግዚአብሔር ይመስገን። አማን ነኝ። እንዴት ነህ?
ሁሉ ሰላም?
ሁሉ ሰላም እግዚአብሔር ይመስገን።
አለን ዳንኤ።
ለሶስት
ፔመንት ዛሬ ሀያ ስድስት አረብ ይሄን ሳምንት ያልቃል ዳንኤ። ትራንስፈር ይሆናል ይህን ሳምንት መጨረሻ ድረስ። እሺ ዳንኤል በቃ ያው አደራ ሲለቀቅ ሲለቅልኝ አማን ንገርልኝ። አሜን። እሺ እሺ ችግር የለም። እሺ ንገርልኝ። እሺ እሺ